hello አቤት ዶክተሩ በደንብ አናገርሽው? አሁን ደውለን ነበረ። ብርሃን ነግሬዋለሁኝ brain CT scan ነው እ?
ብሏል።
አ ሁለት ሺ አምስት መቶ ነው brain CT scan።
ሁለት ሺህ አምስት መቶ ብር አዎ ተ- ጠቅላላ ማለት ነው።
አዎ እሱ እንደነገረኝ እኮ ነው
እኮ አሁን ትፈጥልናላችሁ?
ይቻላል። አዎ ከየት ነው ያላችሁ? የካቲት ነው።
እዛው የካቲት
እሺ በዚህ ስልክ ይደውልላችሁ።
ይደውሉ።
እሺ ይደውላሉ።